ሄሎ ጤና ይስጥልኝ።
ሰላም ሰላም ሰላም።
አቶ ሚሊዮን እ ከአሪፌ ነበር ምደውለው።
አዎ አዎ፣ ቅድም አሁን screenshot ልከናል ብለውን ነበር።
አዎ እሺ የላኩት screenshot የ deposit ነው። እርስዎ እኛ ጋር አዎ።
ስድስት ሺህ ብር ያስመዘገቡ ግን withdrawal ብለው ነበር።
እና የት ነው ታዲያ የሚቀመጠውና የሄደውና እንትን ያለውን የምናገኝ?
አም አሁን ከ deposit ነው የላኩልን።
አዎ።
ከ withdrawal ነው መላክ ያለብዎት። ከ deposit አጠገብ withdrawal የሚል አለ። ከዛ ውስጥ ገብተው ነው የሚልኩልን ደመች
እሺ እሱ ልጋ አዎ withdrawal ውስጥ ገብተው እዛ ውስጥ ስድስት ሺህ ብር በአሪፌ በኩል ም- ማውጣቱን የሚያሳየውን screenshot ይላኩልን።
እሺ እሺ።
ሸለማ ደግሞ
withdrawal ውስጥ ከሌለ history ውስጥ ገብተው ይላኩልን ደንበኞች።
እሱ ገብቼ ነው እኮ ላኩሽ።
መስመር ላይ ያሉ ደንበኞች
አዎ
withdrawal ውስጥ ከሌለ ደግሞ history ውስጥ ገብተው ያገኙታል ደንበኞች።
እሺ
እሺ መልካም ቀን።
እሺ መልስ ደውልልኝ።